እመቤታችን ማርያም አገራችንን ጠብቂልን በምልጃሽ። እመቤታችን ማርያም ኢትዮጵያን ጠብቂልን በምልጃሽ ከከሃድያን ከመናፍቃን ከጠላት ሰይጣን ሰውረሽ እንድትጠብቂያት በምልጃሽ ከመናፍቃን ከከሃደያን ከጠላት ሰይጣን ሰውረሽ እንድትጠብቂያት በምልጃሽ እመቤታችን ማርያም ሀገራችንን ጠብቂልን በምልጃሽ እመቤታችን ማርያም ኢትዮጵያን ጠብቂልን በምልጃሽ ከከሃድያን ከመናፍቃን ከጠላት ሰይጣን ሰውረሽ እንድትጠብቂያት በምልጃሽ ከመናፍቃን ከከሃደያን ከጠላት ሰይጣን ሰውረሽ እንድትጠብቂያት በምልጃሽ